hello hello ጤና ይስጥልኝ። hello መሀል ላይ ብሩ እኮ ቀረብኝ።
ወጪ አዛ ነው።
አዎ እሺ አሁን ደወልክበት ስልክ ቁጥር ነው ሚስቴ ስልክ ቁጥር አዎ፣ ትናንትና ነው።
አራት መቶ ብር ነው።
አዎ
እሺ እ ብሩ ወጪ ሆኖ ሳንቲም ፔዮች ጋር ነው ያለው።
እም ብቻ አንዴ check ላድርግልህ። ሳንቲም ፔዮች ጋር ነው ያለው እና እነሱ ጋር አንዳንዴ delay ስለሚኖር ነው። እሺ ቆይ አንዴ check እያደረኩ ነው።
እሺ
እሺ በቃ ለሳንቲም ፔዮች ሪፖርት አደርግልሃለሁ። ያስገቡልሃል እነሱ። እሺ እሺ። እኔ የምለው እሺ
መመለስም አይቻልም ማለት ያው ብሩ already እነሱ ጋር ስላለ እነሱ ናቸው ከመለሱ መልሱት፣ እነሱ ናቸው። እሺ እሺ በቃ አረ የሆነ ነገር ያድርጉት።
ያው ዛሬ ደ- ዛሬም ደውለልን ነበር አይደል?
አዎ እም፣ በቃ ሪፖርት አድርገንላቸዋል። pending እያሉን ነው። እስኪ እናናግራቸዋለን። እሺ
እሺ እሺ መልካም ቀን